ሄሎ ጤና ይስጥልኝ።
አቤት ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን እንዴት ኖት?
አለ ከመቶ ሰከንድ ነበር የምደውልሎት።
ምን?
ከመቶ ሰከንድ ነበር የምደውልሎት።
እሺ እሺ እናቴ እሺ።
ሰላም ኖት? ይጠቀማሉ አይደል? የመቶ ሰከንድ ደንበኛ ኖት?
አዎ
እም፣ እሺ ስሞትም አልበል ከይቅርታ ጋር
ስም እዝራ ነው።
ምን አሉ?
እዝራ እዝራ እም፣
እሺ እሺ፣ እዝራማ
ባረክ በረከት
ባረክ እ እ
አይሰማም እንዴ ነው?
አይሰማም። አዎ
ባረክ ይትባረክ።
አይ
እሺ እዚህ ነው የሚኖሩት ወይስ ክፍለ ሀገር?
ክፍለ ሀገርም እዚህም እመላለሳለሁ።
okay፣ አዲስ አበባ ይመጣሉ።
አለ እንደ ነው የፈለጋችሁ
እሺ አሁን በምነግሮት ቁጥር ፎቶትንና መታወቂያዎትን እንዲልኩልን ነበር። የመቶ ሰከንድ ደንበኞች ውስጥ ሳምንታዊ ሽልማት ላይ ከፍተኛ ነጥብ ከመቶ ስም ዝርዝር ውስጥ ስላሉ ከዚህ በፊት አሸንፎ ያውቁ ማለት ሳምንታዊ
አላውቅም።
ይሄ ሲም በሶስት
አሸንፈሃለሁ እንደውም ብትይ አሁን ማለት ከዚህ በፊት አሸንፈው ያውቃሉ ወይ አ- አይ አላውቅም።
አያውቁም? በመቶ ሰከንድ እም፣ okay። ይሄ ሲም በእርሶ ስም ነው ያለው፣ በእዝራይት ባረክ ስም ነው ያለው። ይሄ አሁን በደወልኩበት ሲም
መሰለኝ ነው ወይ በኔ ነው ወይ በእናቴ ሲም ነው።
እሺ እርግጠኛ መሆን አለቦት፣ ምክንያቱም በዚህ ሲም እስከተጫወቱ ድረስ የዚህ ስም ባለቤት ነው ቢያሸንፈን ተሸላሚ የሚሆነው። ስለዚህ በዚህ በእዝራይት ባረክ ነው ወይስ በሌላ ነው እርግጠኛ መሆን አይችሉም።
እሺ ልደውልልሽ።
okay እሺ ትንሽ ቆይቼ መልሼ እደውልልዎታለሁ። ያረጋግጡና በዚህ ስም ከሆነ ፎቶና መታወቂያ ያስፈልጋል። ከዛ system ላይ ተጣርቶ ምንም አይነት ችግር ከሌለቦት ሐሙስ የሽልማት ፕሮግራም አለ አዲስ አበባ ማለት ነው።
እሺ ስለዚህ ትንሽ ቆይቼ መልሼ እደውልልዎታለሁ። check ያድርጉ።
እሺ እሺ እሺ